መዝሙር መቶ ሶስት ተባርኮ ነፍስየ ለእግዚአብሔር ስለ ትሩፋን ተናግሮታል የስነ ፍጥረትም ነገር አለበት ሰውነቴ አንድም ልቡናዬ እግዚአብሔርን ታመሰግነዋለች እግዚኦ አምላኪየ ጥቀ አበይከ ፈድፋደ አቤቱ ፈጣሪዬ ሥራ ሠርተህ ፈጽመህ ከበርህ አሚነ ወእበየ ስብሐት ለበስከ ሃይማኖትን ምግባርን ወደድህ አንድም አሚነ መታመንን ወእበየ ስብሐት አብዬ ስብሐት መባልን ገንዘብ አደረግክ ወደድህ ወለበስከ ብርሃነ ከመ ልብስ ብርሃንን እንደ ሸማ ተጎናጸፍህ ማለት የባሕርይ ክብርን ገንዘብ አደረግክ ወረበብኮ ለሰማይ ከመሰቅ ሰማይን እንደ ሙሴ ድንኳን አንድም እንደ ገበታ የዘረጋኸው አንተ ነህ ዘይጠፍር በማይ ጽርሖ ዘጠፈረ ሲል ነው ውሃን አዳራሹን ያደረገ አንተ ነህ ወረሰየ ደመና መከየዶ መመላለሻውን ደመናን ያደረገ አንተ ነህ ማለት ምልአቱን መናገር ነው። ዘይሐውር በክነፈ ነፋስ በነፋስ ክንፍ የሚሄድ አለ ፍጥነቱን ሲያይ አንድም የቅጽል ቅጽል አድርገህ በነፋስ ክንፍ የሚሄድ ደመናን መሄጃውን ያደረገ ውሃን አዳራሹን ያደረገ አንተ ነህ። ዘይሬስዮሙ ለመላእክቲሁ መንፈሰ መላእክትን በርቀት የፈጠራቸው እሱ ነው። ወለእለ ይትለአክዎ ነደ እሳት ዘይሬስዮሙ ለመላእክቲሁ እለ ይትለአክዎ መንፈሰ ወነደ እሳት ብለህ ግጠም። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ነው። የመላእክት ተፈጥሯቸው ከእሳት ከነፋስ ነውና ነውና ይህስ አይደለም ሶበሰ ተፈጥሩ እምነፋስ ወእሳት እሞቱ ወእማሰኑ ከማነ ይላል ብሎ ተፈጥሯቸው እምኀበ አልቦ ነው። ተፈጥሮቶሙሰ ለመላእክት እምብርሃን አምላካዊ እንዲል ግብራቸውን ሲያይ እንዲህ አለ። እሳት፣ ነፋስ፣ ኃያላን፣ ረቂቃን፣ ፈጣኖች ፈጻመያነ ፈቃድ ናቸው። መላእክትም ኃያላን ረቂቃን ናቸውና ለተልእኮ ይፋጠናሉና የፈጣሪያቸውን ፈቃድ ይፈጽማሉና ሳረራ ለምድር ወአጽንዓ ምድርን አጽንቶ ፈጠራት ከመኢታን ቀልቅ ለዓለመ ዓለም ለዘላለሙ እንዳትናወጽ ወቀላይኒ ከመ ልብስ አጽፋ ውሃ እንደ ሸማ መጎናጸፊያዋ ነው። አንድም ቀላየኒ ከመ ልብስ አዕጸፋ ይላል። ውሃን እንደ ሸማ አጎናጸፋት። ወማይ የአውዳ ለምድር እንኩሉ ገጻቲሃ ከመ ብያዳተ አንቆቅሖ የአውድ እልመሂሃ እንዲል ውስተ አድባር ይቀውሙ ማያት ውሆች በተራራ ላይ ጸንተው ይኖራሉ ማለት የሥነ ፍጥረቱን መናገር ነው። ከዚህ እስከ ብሩህ ሰማይ ድረስ ውሃ መልቶ ነበርና እምተግሳጽከ ይጎዩ ለይትጋባ ከማለትህ የተነሳ ይሸሻሉ ማለት ይከፈላሉ። ወእም ድምፀ ነጎድጓድከ ይደነግጹ እምተግሳጽከ ወእም ድምፀ ነጎድጓድከ ይጎዩ ወይደነግጹ ብለህ ግጠም። ከቃልህ መሰማት የተነሳ ይደነግጣሉ። የዐርጉ አድባር ወይወርዱ ገዳመ ወደ ተራራ ይወጣሉ፣ ወደ በረሃ ይወርዳሉ። ይጎዩ ይጎዩ ወይደነግጹ ያለውን ደገመው። ውስተ ብሔር ሀበ ሳረርኮሙ ወሰራዕኮሙ ወደ ሰራህላቸው ወደ ወሰንህላቸው ቦታ ወሰኖሙኒ እምኀበ ኢይሃልፉ ወሰናቸውም ከማይተላለፉበት ነው። አንድም አጥብቀህ አንቀጽ አድርገህ ከማይተላለፍበት ከማይተላለፉበት ወሰናቸው ብለህ እሰር። ከመ ኢይትመየጡ ወኢይክድንዋ ለምድር ተመልሰው ይህችን ዓለም እንዳያለብሷት። አንድም ውስተ አድባር ይቀውሙ ማያት አንቅት በደጋይ ይጀምራሉ እምተግሳጽከ ወእምድምፀ ነጎድጓድከ ይጎዩ ወይደነግጹ የአርጉ አድባረ ወይወርዱ ገዳመ ከመፍረድህ የተነሳ ከደጋ ወደ ቆላ ይወርዳሉ። ሰብሔር ሀበሳረርኮሙ ወሰራዕኮሙ ወደ ሰራህላቸው ወደ ወሰንህላቸው ወደ ቆላ ወሰኖሙኒ ከመይት መየጡ እንዳለፈው አንድም ውስተ አድባር ዝናማት መዝነም ከደጋ ይጀምራሉ እንተግሳጽከ ከመፍረድህ የተነሳ እየዘነሙ ከደጋ ወደ ቆላ ይወርዳሉ። ውስተ ብሔር ወደ ሰራህላቸው ወደ ወሰንህላቸው ወደ ቆላ ይወርዳሉ። ምንም ቢሆን ውሃ ወደ ታች ይወርዳል እንጂ ወደ ላይ አይወጣምና ወሰኖሙኒ ከመይት መየጡ እንዳለፈው አንድም ውስተ አድባር በሐምሌ በነሐሴ ተራራ ተራራ ያህል እየሆነ ማዕበል ሞገዱ ይነሳል። እምተግሳጽከ ከመፍረድህ የተነሳ ይሸሻሉ ወደ ቆላ ይወርዳሉ ማለት በህዳር በታኅሳስ ይጎድላሉ። ውስተ ብሔር ወሰኖሙኒ እንዳለፈው ከመይት መየጡ ተመልሰው ይህችን ዓለም እንዳያለብሷት ማለት ምንም ቢሆን ውሃ ከቃሊሙ አያልፍምና። አንድም ውስተ አድባር ትሩፋን በባቢሎናውያን እጅ ተማርከው ባቢሎን ወርደው ሰባ ዘመን ይኖራሉ። እምተግሳጽከ ወእም ድምፀ ነጎድጓድከ አንተ ከመፍረድህ የተነሳ ተማርከው ባቢሎን ይወርዳሉ። የአርጉ ንጉሠ ነገሥት ሊቀ ካህናት ይሆናሉ። ወይወርዱ ቋሚ ለጓሚ ይሆናሉ። ውስተ ብሔር ሰባ ዘመን ይኖሩባት ዘንድ በወሰንህላቸው በባቢሎን ወሰኖሙኒ ከማይተላለፉበት ከባቢሎን ሰባ ዘመን ወሰናቸው። ከመእይት መየጡ ሰባ ዘመን ሳይፈጸም ተመልሰው ኢየሩሳሌምን እንዳይወርሷት ዘይፌኑ አንቅይተ ውስተ ቆላት አንዱን ይዞ ይሄዳል። ምንጩን ከደጋ ወደ ቆላ እንዲሄድ የሚያደርገው እሱ ነው። አንድም ትሩፋንን ተማርከው ከኢየሩሳሌም ወደ ባቢሎን እንዲወርዱ የሚያደርግ እሱ ነው። ማእከለ አድባር የሃልፉ ማያት ውሆች በውሃና በውሃ መካከል አንድም በተራራና በተራራ መካከል ይሄዳሉ። ምንም ቢሆን ውሃ ዙሮ ይሄዳል እንጂ ተራራውን ሰንጥቄ ልሂድ አይልምና። አንድም ትሩፋን በኃያላኑ እጅ ተይዘው ወደ ባቢሎን ይወርዳሉ። ወያሰትዩ ለኩሉ አርዌ ገዳም ውህነታቸውን በበረሃ ላሉ አራዊት ሁሉ ያጠጣሉ። አንድም ትሩፋን ገንዘባቸውን ለአሕዛብ ይሰጣሉ። ወይቱ የከፉ ሀለስትዮታት ለጽምዖሙ ሀለስትዮ ያለ እንደሆን የበዳ አህያ ሀልስትዮ ያለ እንደሆን ጦጣ ነው። ጥናቸውን ለማራቅ ውሃውን ይጠጣሉ። በሀለስትዮታት ሁሉን መናገር ነው። አንድም በልተው ጠጥተው ንዴታቸውን ለማራቅ አሕዛብ የትሩፋንን ገንዘብ ይቀበላሉ። ወያጸሉ ህየ አእዋፈ ሰማይ የሰማይ ወፎች ከውሃው ዳር ያርፋሉ። አንድም ትሩፋን ሰባ ዘመን ይኖራሉ። ወይነቅቡ በማእከለ ጾላእት በዋሻው መካከል ተቀምጠው ይጮሃሉ። ከውሃ ዳር ዛፍ ገደል አይታጣምና ከዚያ ተቀምጠው ጭው ጭው ይላሉ። አንድም ትሩፋን በባቢሎን መከራ ሰባ ዘመን ሲያለቅሱ ይኖራሉ። ዘይሰቅዮሙ ለአድባር እሙታጥያቲሆሙ ተራሮችን ውስጥ ውስጣቸውን የሚያጠጣቸው እሱ ነው። ባያጠጣቸው እንደ ጎተራ በፈረሱ ነበርና ይኸውም ሊታወቅ ድርቅ በሆነ ዘመን ተራራው ሲናድ ይታያል። አንድም ነገስታቱን በነቢያት በካህናት አድሮ የሚያስተምራቸው እሱ ነው። እምፍሬ ተግባርከ ትጸግብ ምድር ተግባር ደመና ፍሬ ዝናም ነው። ትጸግብ ምድር ፍሬ እምተግባርከ ይላል። ምድር ከደመና በተገኘው ዝናም ትረካለች። ዘያበቁል ሳይረ ለእንስሳ ለእንስሳ ምግብ ሊሆን ሳርን የሚያበቅል ዝናም ነው። አንድም ጌታ ነው። ውሃ መልማለ ለቅን የእጓለ እመሕያው ለሰው ለሚገዛ ለእንስሳ ልምላሜ ያለውን የሚያበቅል ዝናም ነው። አንድም ጌታ ነው። አንድም ለእግዚአብሔር ለሚገዛ ለሰው ሁሉ እህሉን ተክሉን የሚያበቅል ዝናም ነው። አንድም ጌታ ነው። አንድም እህልን ተክልን የሚያበቅል ጌታ ነው። ለቅን የእጓለ መሕያው ሰው ያን እየበላ ለመገዛት ከመያውፅእ እክለ ምድር እምፍሬ ተግባርከ ትጸግብ ምድር ብሎ ነበርና ከምድር ሁሉን ያበቅል ዘንድ ነው። ወይን ያስተፌስህ ልበ ሰብእ ወይን የሰውን ልቡና ደስ ያሰኛል። አንድም ወይን መፈጠሩ ለከንቱ አይደለም፣ የሰውን ልቡና ደስ ሊያሰኝ ነው እንጂ። ወቅብ ለአብርሆ ገጽ ዘይትም የሰውን መልክ ብሩህ መልአክ ያስመስላል። አንድም ዘይት መፈጠሩ ለከንቱ አይደለም፣ የሰውን መልክ ብሩህ መልአክ ሊያስመስል ነው እንጂ። እክል ያጸንዕ ኃይለ ሰብእ እህል የሰውን ኃይል ያጸናል። አንድም እህል መፈጠሩ ለከንቱ አይደለም የሰውን ኃይል ለማጽናት ነው እንጂ። አንድም ወይን ያስተፍየስህ ልበ ሰብእ ደሙ ልበ ነፍስን ደስ ያሰኛል። አንድም ደሙ መሰጠቱ ለከንቱ አይደለም ልበ ነፍስን ደስ ሊያሰኝ ነው እንጂ። ወቅብ ለአብርሆ ገጽ መንፈስ ቅዱስ ሰውን ብሩህ መልአክ ያስመስላል። አንድም መንፈስ ቅዱስ መሰጠቱ ለከንቱ አይደለም ብሩህ መልአክ ሊያስመስል ነው እንጂ። እክል ያጸንዕ ኃይለ ሰብ ስጋው ኃይለ ነፍስን ያጸናል። አንድም ስጋው መሰጠቱ ለከንቱ አይደለም ኃይለ ነፍስን ሊያጸና ነው እንጂ። ወይጸግቡ ኩሉ እፀወ ገዳም በበረሃ የሚኖሩ እፀዋት ሁሉ ዝናሙን ልምላሜውን ይረካሉ። አንድም በዚህ ዓለም የሚኖሩ ሰዎች ሁሉ እህሉን ተክሉን በልተው ደስ ይላቸዋል። አንድም ምዕመናን ሁሉ ልጅነትን አግኝተው ስጋውን ደሙን ተቀብለው ደስ ይላቸዋል። አርዘ ሊባኖስ ዘተከልከ የደጋውን ዛፍ የፈጠርህ አንተ ነህ። አንድም የደጋውን ዛፍ የፈጠርህ ለከንቱ አይደለም የአዕዋፍ ማደሪያ ሊሆን ነው እንጂ። አንድም አብርሃምን የፈጠርህ አንተ ነህ። አብርሃምን የፈጠርህ ለከንቱ አይደለም የሁሉ አባት ሊሆን ነው እንጂ። ወበህየ ይትዋለዳ አዕዋፍ በዛፉ ላይ አዕዋፍ ይራባሉ። አንድም ከአብርሃም እስራኤልም አሕዛብም ይወለዳሉ። ወይትጋወሮን ቤተ ሄሮድያኖስ የሄሮድያኖስ ወገን ይጎራበታቸዋል ማለት ይህ ሰንሁት የሚባል ዘንዶ ነው። ዘቦ ክንፍ ይለዋል አይመጥቅለትም እንጂ ከዛፍ ስር ሆኖ እንቁላላቸውን ያበላሽባቸዋል፣ ይሰብርባቸዋል። አንድም ናቡከደነጾር ይጎራበታቸዋል ማለት ይማርካቸዋል። አድባር መዋሃት ለሀየላት ረጃጅሙን ተራራ መፍጠሩ የዋልያ ማደሪያ ሊሆን ነው። አንድም አብርሃምን መፍጠሩ የአስራ ሁለቱ ነገደ እስራኤል አባት ሊሆን ነው። አንድም ለከንቱ አይደለም የአስራ ሁለቱ ነገደ እስራኤል አባት ሊሆን ነው እንጂ። ወጾላዕት ምጉያዮን ለግህየ ዋሻው መፈጠሩ ለግህያት ለአሽኮኮዎች መኖሪያ መሸሻ ሊሆን ነው። አንድም ለከንቱ አይደለም ለግህያት መኖሪያ መሸሻ ሊሆን ነው እንጂ። ወገበርከ ወርሃ በዕድሜሁ ጨረቃን በምልአት ፈጠርህ። ፀሐይኒ አእመረ ምዕራቢሁ ፀሐይም መግቢያውን አወቀ በምዕራብ ተፈጥሯልና። አንድም በምስራቅ ስድስት በምዕራብ ስድስት አስራ ሁለት መሳኪው አሉት። ይህ ሁሉ የኔ ገንዘብ ከሆነ ብሎ ያለ ጊዜው ልሂድበት አይልምና፣ አንድም ደክሞ ከመንገድ ልደር አይልምና። ታመጽ ጽልመተ ወይከውል ሌሊተ ጨለማን ታመጣለህ፣ ሌሊት ይሆናል። አንድም ፄዋውየን ታዛለህ፣ ይደረጋል። ወይወፅኡ ቦቱ ኩሉ አርዌ ገዳም በበረሃ የሚኖሩ አራዊት ሁሉ ይሰማራሉ። እጉለ አናብስት ይጥህሩ ወይመስጡ የአንበሳ ገላግልት እየጮሁ ምግባቸውን ይነጥቃሉ። አንድም አሕዛብ እየፎከሩ ይማርካሉ። ወይ ስዕሉ ሀበ እግዚአብሔር ሲሳይወሙ ምግባቸውንም ከእግዚአብሔር ይለምናሉ ማለት እንዲያሻቸው አውቆ መስጠቱን መናገር ነው። አንድም እሱ ባወቀ ይለምኑታልና፣ አንድም አሕዛብ ይለምኑታል ይሰጣቸዋል። ወእምከመ ሰረቀ ፀሐይ ይአትዉ ፀሐይ ከወጣ በኋላ አራዊት ወደ በዓታቸው ይገባሉ። አንድም ሚጠት በተደረገ ጊዜ አሕዛብ ይጠፋሉ። ወይውዕሉ ውስተ ግበቢሆሙ በየፍርኩታቸው በየዋሻቸው ገብተው ይውላሉ። እንዘ ይቈርሩ ይላል ኢዮብ። ሲፈሩ ሲንቀጠቀጡ ይውላሉ። አንድም አሕዛብ ወደ መቃብር ይወርዳሉ። ወይወፍር ሰብእ ውስተ ተግባሩ ፀሐይ በወጣ ጊዜ ሰው ሁሉ ወደ ሥራው ይሰማራል። ይውዕል ወይትቀነ እስከ ይመሲ ሰው ወደ ሥራው ይሰማራል። ይውዕል እስኪመሽ ሲሰራ ይውላል። ጥቀ አብይ ግብርከ እግዚኦ አቤቱ ሥራህ እጅግ ድንቅ ነው። ወኩሎ በጥበብ ገበርከ ሰውን በመዓልት እንጂ በሌሊት እንዳይሰማራ አራዊትን በሌሊት እንጂ በመዓልት እንዳይሰማሩ ወሰንህ። አንድም የወሰንህ አንተ ነህ። ከሰው በቀር የእግዚአብሔርን ትእዛዝ ያፈረሰ የለም። ሁሉም እሱ በወሰናቸው ይኖራሉ። ሰው ግን ጨለማ ለብሶ ክፉ ስራ ሊሰራ ይሄዳልና፣ አንድም ሰውን አቅንቶ መፍጠሩ ትንሣኤ አላችሁ፣ አራዊትን አስጎንብሶ አጎንብሶ መፍጠሩ ትንሣኤ የላችሁም ሲል ነውና። መልአ ምድር ዘፈጠርከ የፈጠርኸው ፍጥረት ሁሉ ምድርን መላ። ምልአ ምድር ሆነ ዛቲ ባሕር ዐባይ ወረሐብ ይህች ባሕር ውቅያኖስ የወርድ የቁመት ሰፊ ናት። ህየ ዘይትሐወስ ዘአልቦ ህልቅ በውቅያኖስ ያለ ፍጥረት ሁሉ ስፍር ቁጥር የለውም። እንስሳ አበይት ምስለ ደቃቅ ታላላቁ ከታናናሹ ጋራ ማለት አሳ፣ አንበሪ፣ አዞ፣ ጉማሬ ሁሉ ህየ ይሃውራ አህማር በባህር ላይ መርከቦች ይሄዳሉ። ወፈቀዳ ይሰጠማ አህማር እንዲል ከይሲ ዘፈጠርከ ይሳለቅ ለአዕሌሆሙ የፈጠርኸው ዘንዶ በሳቸው ይዘብትባቸዋል። ሰፌዶ የሚባል መልኩ ባህር የሚመስል ዘንዶ አለ። ነጋዴያን በመርከብ ተጭነው ሲሄዱ ማዕበሉን መስሎ ውስጥ ለውስጥ መጥቶ መርከባቸውን ይበሳዋል፣ ይሰጠማሉ። ከዚያ ሆኖ ይመገባቸዋልና እንዲህ አለ። አንድም ዛቲ ባሕር ኢየሩሳሌም የቁመት የወርድ ሰፊ ናት። ህየ ዘይትሐወስ በኢየሩሳሌም የሚኖሩ እስራኤል ስፍር ቁጥር የላቸውም። እንስሳ ታላላቁ ከታናናሹ ጋራ የዕድሜ የማዕረግ ነው። ህዬ የሐውራ አሕዛብ ይዘምቱባታል። አሌሎን ለአህማር እለቦን ክንፍ እንዲል ከይሲ ዘፈጠርከ ናቡከደነጾር ይማርካቸዋል። አንድም ዛቲ ባሕር ይህች ዓለም የቁመት የወርድ ሰፊ ናት። ህየ ዘይታወስ በዚህች ዓለም የሚኖር ፍጥረት ስፍር ቁጥር የለውም። እንስሳ ታላላቁ ከታናናሹ ጋር ህዬ ነቢያት ይነግቧቸዋል። ከይሲ ነገር ግን የፈጠርኸው ዲያብሎስ እቆራኛቸዋለሁ ይላል። አንድም ዛቲ ባህር ጥምቀት ሰፊ ናት ማለት ጽንፍ እስከ ጽንፍ መድረሷን መናገር ነው። ህዬ በጥምቀት ያመኑ ምዕመናን ብዙ ናቸው። እንስሳ ታላላቁ ከታናናሹ ጋራ የዕድሜ የማዕርግ ትንሹም ትልቁም የአርባ የሰማንያ ቀን የአርባ የሰማንያ ዘመን ይጠመቃልና ህየ ሐዋርያት ይነግቧታል። ከይሲ ነገር ግን ዲያብሎስ እቆራኛቸዋለሁ ይላል አይሆንለትም እንጂ ወኩሉ ይስየፎ ባህቤከ ሰው ሁሉ አንተን ተስፋ ያደርጋል። ታቦም ሲሳዮም በጊዜሁ ምግባቸውን በየጊዜው ትሰጣቸው ዘንድ ማለት በዘር ጊዜ ዘሩን በመከር ጊዜ መከሩን ወእምከመ ወሀብኮሙ ያስተጋብኡ ከሰጠሃቸውም በኋላ በሪቅ በጎታ በጎተራ ይሰበስባሉ። አንድም ለሰው አይሰጡም፣ ጭብጥ አድርገው ይይዛሉ። ወፈቲሐከ እዴከ ታጸግብ ለኩሉ እምህረትከ አንተ ግን እጀ ሰፊ ነህና እጅህን ዘርግተህ ከቸርነትህ ብዛት የተነሳ ምግባቸውን ሰጥተህ ሰውን ሁሉ ደስ ታሰኛለህ። እመሰ ሜትከ ገጸከ ይደነግጹ ለጊዜው ገጸ መዓትህን ብትመልሰው ግን በመከራው በረሃቡ ይደነግጣሉ። ትወፅእ መንፈሶም ወይሃልቁ ነፍሳቸው ከስጋቸው በረሃቡ እለየዋለሁ ትላለች። ወይሃልቁ አለቅን አለቅን ይላሉ። ወይገብኡ ውስተ መሬቶሙ ወደ መሬታቸው ወደ መሬትነታቸው ይመለሳሉ። ትፌኑ መንፈሰከ ወይትፈጠሩ ኋላ ግን ዝናብ የቋጠረ ደመናን የያዘ ነፋስን ታመጣለህ። በዝናብ የበቀለውን እህሉን ተክሉን በልተው ይታደሳሉ። ወትሄድስ ገጻ ለምድር ምድርን በልምላሜ ታድሳታለህ። ለሰስ ያለ ዝናብ የወረደ እንደሆን ዳር እስከ ዳር አንድ ጊዜ ፏ ብላ ትበቅላለችና አንድም ትሩፍን ከሰባት ዘመን በኋላ በሚጠት ደስ ታሰኛታለህ። አንድም ታወፅእ መንፈሶሙ ነፍሳቸውን ከስጋቸው በሞት ትለያታለህ። ይሃልቁ ይፈጸማሉ። ወይገብኡ ወደ መሬትነታቸው ይመለሳሉ። መሬት አንተ ወትገብእ ውስተ መሬት እንዲል ተፊየኑ ኋላ ግን መንፈስ ቅዱስን ታሳድርባቸዋለህ። ታድሰው ይነሳሉ። ወትየድስ ምእመንን በትንሣኤ ዘጉባኤ ታድሳታለህ። ለይኩን ስብሐቲሁ ለእግዚአብሔር ለዓለም የእግዚአብሔር ጌትነቱ ለዘላለሙ ሲመሰገን ይኑር ይኖራል። ይትፌሳህ እግዚአብሔር በተግባሩ እግዚአብሔር በፍጥረቱ ሁሉ ደስ ይለዋል። ደስ የማያሰኝ ፍጥረት አልፈጠረምና በእንቢተኛነቱ ይቀርበታል እንጂ ዘይኔጽራ ለምድር ወይሬስያ ከመትር አድ በፀዋዊ ጊዜ ኢየሩሳሌምን በሚጠት ጊዜ ባቢሎንን ትፈታ ዘንድ በአይነ መዓት የሚያያት እሱ ነው። አንድም ታልፍ ዘንድ ይህችን ዓለም በአይነ መዓት የሚያያት እሱ ነው። ዘይገስሶሙ ለአድባር ወይጠይሱ ነገስታቱን በኩርናአ መዓቱ የሚዳስሳቸው እሱ ነው። ወይጠይሱ ይጠፋሉ ይጢሱ ይጠፉ ዘንድ አንድም ተራሮችን በእደ ህልፈት የሚዳስሳቸው እሱ ነው። ያልፋሉ ያልፉ ዘንድ እስየብሖ ለእግዚአብሔር በሕይወትየ እግዚአብሔርን ባለ ዘመኔ ሁሉ አመሰግነዋለሁ። ወእዜምር ለአምላኪየ በአምጣነ ሀሎኩ ለፈጣሪየ በዕድሜዬ ልክ ምስጋና አቀርባለሁ። ወአሰምሮ በቃልየ ቃልየም ቢል በብለህ ተርጉም በቃሌም ደስ አሰኘዋለሁ። አንሰ እትፌሳ በእግዚአብሔር እኔ ግን በእግዚአብሔር አምኜ ደስ ይለኛል። ወይሃልቁ ሀጥአን እምድር ሀጥአን ግን አንድም ባቢሎናውያን ግን ከሰው ተለይተው አንድም ከዚህ ዓለም ይጠፋሉ ይጥፉ። ወአማጽያንሂ እይህልው እንከ አመፀኞችም ቢኖሩ ቢኖሩ እንግዲህ ወዲህ ከዚህ ቀድሞ የኖሩትን ያህል አይኖሩም። ተባርኮ ነፍስዬ ለእግዚአብሔር ሰውነቴ አንድም ልቡናዬ እግዚአብሔርን ታመሰግነዋለች።